ተደወለልኝ ያልኩት ተደወለልኝ ያልከው ስልክ አዎ ልሽ እ ዜሮ ሀምሳ ነው የሚለው እ ሙሉ ቁጥር ሀያ አምስት አርባ አንድ አስራ ስድስት ሰላሳ ዘጠኝ ሀያ ዘጠኝ ሀያ እ እ
ዘጠኝ አስራ ስድስት ነው ዜሮ
ምን አልሽኝ?
ዜሮ አንድ አንድ ነው ዜሮ አንድ አዎ ሀያ አምስት አስራ አንድ ብሎ ነው ዜሮ አንድ
አምስት አስራ አንድ ብሎ ጀመረው እ ሀያ አምስት አስራ አንድ አስራ ስድስት እ ሀያ አምስት አስራ አንድ
ይቆራረጣል፣ ምንም አይሰማም።
ዜሮ አንድ አንድ ቤት እኮ ዜሮ ዘጠኝ
ዜ ሀያ አምስት አስራ ዘጠኝ ነው የሚለው። አረ ምንም አይሰማም ስልኩ ምንም እኮ ዜሮ ሆነ።
እ ለአንቺ ጥምም አይሰማም እ ሄሎ
ዘጠኝ